hello ወይ ወይ ሰላም ጤና ይስጥልን ቤተሰብ አዎ deposit ቅድም ማድረግ አልቻልኩም ብዬ ደውዬ ነበር ከአንድ ከሁለት ደቂቃ በፊት እሺ restart አድርገው አለችኝ ስልክህንም restart አደረኩት አልጀመረልህ አልጀመረኝም ትላንትናም እንደዚህ ነበር almost በዚህ ሰዓት አካባቢ እ
ግን ከ- አሁን ግን ከ- የተስ- ተስተካክሏል እያሉ ነበረ customer ኦች እስቲ ትንሽ ጠብቀውና ይኸውና ካልተስተካከለልን መልሰህ ደውልልን OK እንጂ እናንተ ጋር የምታደርጉት ነገር የለም አዎ እኛማ ተስተካክሏል ብለው እንትን ብለው አሳውቀን ተስተካክሏል ብለውን ነው እሺ፣ እሺ፣ ለትንሽ ሰዓት ቆሞ ነበር እሺ እሺ አባ መልካም ቀን